ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
ልኬዋለሁ የኔማ ቤት
እሺ ቴሌግራም ላይ ነው?
አዎ ቴሌግራም ማን ነው ላይ የሚለው አዎ።
ስሙ?
ዜ- ዜናዊ
የቴሌግራም ስሞት
አዎ አዎ ዜናዊ
ዜናዊ ደስ በለ
እሺ አንዴ። የቅርንጫፍ ዝውውር ሳይሆን የ የባንክ ዝውውር ብለው ይምረጡት እሺ። የቅርንጫፍ ስላሉት ነው እየመጣ ያለው ነው።
okay እንደዛ ነው ይዩትና የባንክ አዎ ያገኙታል።
okay እንደዛ ሲሆን ቶሎ ያመጣልኛል okay አዎ በሱ በሱ ሞክሩት በድጋሚና ይላኩልን።
እሺ